መስመር ልታዘዝ
ሰማንያ አራት ሀምሳ አራት ሰማንያ አራት ሀምሳ አራት ምን ሆነብህ?
ኮንፍሊክት ቤት
ምን ማን ነው?
አብዲስ ሰላም
አብዱሰላም እ፣ ያሳወቅከው ነገር አለ?
አይ የለም ዝም ብለሽ ኮንፍሊክት ቤት ሰማንያ አራት ሀምሳ አራት ነዋ። እሺ አብዱ
አቤት እሺ complete ልልሃል ብያለሁ እኮ እሺ ስልኩን ዝጊ በ earphone ያዋራዎች አሉ okay እኔ ካልዘጋሁት አይዘጋም እሺ እሺ አይ የነገው ስለሆነ እሺ እሺ